hello ቅድም ደግሞ ደውዬ ነበረ እኮ ምንድን ነው እስካሁን ገንዘብ አልገባኝም።
ስንት ብር ነው?
አንድ ሺህ ብር
አንድ ሺህ ብር ሪፖርት ተደርጓል። ይጠብቁ።
ለምን ይጠብቃል? በእናትህ የሚጠብቅ ነገሩ ምንድን ነው? ጠብቅ ጠብቅ ጠብቅ ብቻ ምንድን ነው? አምስት አዎ፣ ቀን እስከ ይጠብቁ።
ዘላለም ጠብቅ ብቻ ነው።
ይጠብቁ ሌላ የምንልበት እናንተ ምክንያት ሌላ ቃ- system ሌላ ሌላ ስለዘገየ ቃል አታውቃችሁም እናንተ እ? ገባው ብቻ አላ- መገባ አይቻልም። ጠብቅ የሲስተም ጠብቅ እሱ ስንት ነው።
ቀን? አምስት ቀን ብቻ አም- ላ- እሺ አንድ ሳምንት ይጠብቃል እ? ሄሎ ሄሎ
አንድ ለአንድ ሳምንት መጠበቅ ነው። በቃ ጠብቅ ጠብቅ ጠብቅ ብቻ ማለት ምንድን ነው? ሌላ ቃል አታውቃችሁም።
ከኛ ከ- ከኛ side report ማድረግ ብቻ ስለሆነ ነው እኛ ከእኛ?
ማድረግ የምንችለው ሪፖርት ብቻ ነው የምናደርገው።
የእነሱ ስልክ ይደውልና
የእርስዎን ተና- ገንዘብ ማስገባት አንችልም ከኛ side ማለት ነው።
አአ?
ግን ለእነሱ ሪፖርት እናደርጋለን። ትራንዛክሽኑ ሀንድል ሪፖርት የሚያደርጉት ሰውና ስልኮቹን ታውቃላችሁ አይደል?
አዎ ደውልና ይሄ ስልክ የጥፋቱ የገባው ጥፋቱ ምንድን ነው በል እስኪ። እንዴ
ችግር ሌላ የለውም።
ስልኮች- አፕዴት እንጠይቃቸዋለን።
ደ- ምሽ ችግር የለም ብቻ ነው የምታውቃችሁ እናንተ ችግር የለም ነው እያልበለም ሁለት ቀን ላ ዝም ብዬ ይጠብቃል ችግር ያለንም
እሺ አሁንም ደው- ፎሎ አፕ እያደረግን ነው። የሚሰጡን አይ ምላሽ ደውል እናሳውቆታለን።
እሺ፣ ደውልና እነሱ ጠይቀው እስኪ አሁን መስመር ላይ ነው ይጠብቃለሁ። ደውልና ይሄ ጥፋቱ ገብ የገባ ምንድን ነው በለው።
እሺ እሺ እሺ ደውልን እስኪ። አሁን ካለ ተቆም እኔ ፌስቡክ ያስቀምጣለሁ እንደምፈለግ እኔ ደግሞ ያደርጋለሁ። እናንተ ደግሞ እንደምፈለግ አድርገው።
እሺ ሪፖርት እናደርጋለን። እሺ